hello ጤና ይስጥልኝ ብስት ቤት hello ጤና ይስጥልኝ ብስት ቤት ሰላም ነው?
አምስት ሺህ ወይስ ድሮ ብዬ ነበር።
እሺ አልገባም ነው?
አይ ሌላ ነው አልገባልኝም። አዎ እሺ የብስት ቤት ቁጥሩ የደወሉበት ነው?
አዎ
አሁን ነው አይደለ?
አዎ
እሺ አሁን ገብቶልሃል። እሺ check አድርገው።
እሺ አመሰግናለሁ።
ችግር የለም።
hello
hello አ፣ ገብቷል። አመሰግናለሁ።
እሺ አባ ችግር የለም።